Hello ጤና ይስጥልኝ።
ይችላል Hello አቤት አቤት Hello ይሰማል?
ይሰማል አዎ ጤና ይስጥልኝ። ዳዊት ተስፋዬ አዎ አሪፍ ከ Afriwork Freelance Ethiopia ነበረ የምንደውለው።
ነበረ እሺ እሺ በ expert video editor vacancy አውጥታችሁ ነበር አይደለም?
አ payment መኖሩን ሳቅ እንትን ትተውት ነው?
ለዛ አድርጌ ነው አይ እ።
ከፍላለሁ ግን አሁን ላይ አይደለም
Okay Hold Hold ላድርገው ማድረግ ብዬ ነው።
ፈልገው እም፣ አ- እንጂ ያስቸገሩት ነገር የለም።
አይ አስቸገረኝ ነገር የለም። payment ላይ ነው anytime መቀጠል ይችላል አይደል
አው ግን ሲከፈት ከቆየ ቀጥ- ምናልባት error ሊል ይችላል።
Okay ስለዚህ እንደዛ payment ኡ ከሆነ- እንዴት ነው የሚሆነው እንደዛ እንደ ከሆነ አዲስ- ድጋሚ ያውጡትና approve ተደርጎለት ይሄኛው already ስላልከፈሉበት አይወጣም። Pending ላይ ነው የሚሆነው። ከዛ በጣም error እያለ የሚያስቸግሩት ከሆነ refresh ም ነክተው ማይስተካከል ከሆነ እንደ አዲስ ያውጡትና መክፈል ይችላሉ የዛኔ።
እሺ እሺ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ መልካም Thank you